hello
ማለት PIN እንድታስታውቂልኝ ነበር።
ብር ነበሩ ንገረኝ።
ስልሳ አንድ ሀያ ሶስት ድምፅሽ ግን አዲስ ሆነ።
ስልሳ አንድ ሀያ ሶስት መሰረት ነኝ።
መሰረት ነሽ? አይ በጣም አሪፍ አዲስ ሰው ገብቼ እኮ ነው።
አይ አንተ እሺ፣ እሺ፣ እሺ ስልሳ አንድ ሶስት ይሄ ዲግሪ ይሄ እኮ ማን ናት እያልኩ እኮ እያ- እያጣራሁ ነበር።
እየተጨነቅክ ነው።
አዎ ተጨንቄ ማን ነች መሰረት ነች ያቺ መኝታ ቤት እንኳን አይደለችም።
እንዴ ብድሩ የምታውቃት ሰዋል
በድምፅ በእንትና ልማቃታለሁ ማን ነች ማለት
ኧረ ማን ነች በእናትሽ ኧረ ጥሪልኝ ሀሴት ሀሴት
ያው ይሆናል ይሆናል።
እ? አንቺ እሺ፣ ያን ሱራፌል።
ስም አውቀው ነበር ስለተቀየረብኝ ነው።
እሺ እሺ ሱራፌል ቲና ይላለሁ። እሺ እሺ እሺ